ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነሽ?
አለን እግዚአብሔር ይመስገን።
አለን። አንድ ለ service የገባች ማሽን ነበረች እሺ ሐሙስ ዕለት።
እ
እስካሁን አልደወላችሁልኝም።
ወይ ሚኪ ነህ እንዴ?
ኤርሚያስ ነኝ። አዎ ኤርሚያስ። እሺ አዎ በድምጽ ነው ያወኩ።
አለ አዎ እሺ አይልሃለሁ።
እና- በቃ አደሳት ነበራ የገባው።
አዎ ሐሙስ ዕለት ነበር ያስገባሁት።
እሺ check ላድርግልህ።
ልጠብቅሽ እዚሁ ስለሆንኩ መልሼ ልደውል።
እሺ check አድርጌ ላሳውቅ።
አሳውቅ፣ number ኡን እሺ።
ትነግረኛለህ?
ሁለት ዜሮ ቆይ አንዴ እሺ ልጻፈው። እ፣ ሁለት ዜሮ ሀምሳ አምስት ሀምሳ አምስት አስራ ዘጠኝ አስራ ዘጠኝ ሀምሳ ስምንት ሀምሳ ስምንት ስልሳ ስምንት ስልሳ ስምንት በቃ check አድርጌ አሁን አሳውቃለሁ።
እሺ እዚህ ድረስ ነው።
እሺ